çalışanlarla Iowa የራሱ ነው እንግዲህ።
ሄሎ ሄሎ ጤና ይስጥልኝ።
አውሬ ስጥልኝ።
ከችፕችፕ ነው የደወልኩሎት ጸጋ።
አዎ፣ አዎ፣ የቲማችን ኦርደር ነበሩት አይደል? ዛሬ የሚመጣው አዎ።
በ ይቅርታ በ location ስህተት ምክንያት ነው ያልመጣሉት እና ነገ መረከብ ይችላሉ።
ይህ location ማጣቁ እንዴ ምን ይሻለኛል? በእናትህ ኦኬ እንትን profile ውስጥ ሽንኩርትም እንደዚህ አዎ፣ profile ውስጥ ገብተው ቅድም አስተካክለው እኮ ትናንት ከ- ከቅዳሜ ስንት ቀን ቅድም ራስ ደውላ ነበር እኮ ቀን የሆነች ልጅ አውርተናል። ቅዳሜም ኦኬ የሆነ ልጅ ደውላ አውርተናል።
okay ገ- ገብተው ወይ አስተካክለው ማዘዝ ማቆም ካልሆነ ምንም ማድረግ አለ ገብተው አስተካክለውታል። location ኡ ገብተው አስተካከሉት።
አረ ቆየው መቼ ካስተካከልኩት እኮ ቆየሁ።
አዎ ምን እስቲ ምናልባት እንትን ሲጀመር እኮ አን- አል- ምን እ፣ ወደ አ፣ location ኡን ኮዬ ፈጬ አደባባይ ምናምን አድርገው የሞክሩት እስቲ ወደ አደባባይ ወይ የሆነ ሌላ የሚታወቅ ነገር ካለ ኮዬ ፈጬ ጋር
እሺ እንደዛ አድርገው ዝሮ ዝሮ ነገ ከድንቹና ሽንኩርቱ አንድ ላይ አምጡ። ሽንኩርቱ ራሱ ከትናንት መምጣት ነበረበት። ዛሬ ትናንት ዛሬ አልመጣሉትም። okay ምን ምንድን ነው ያለው? ሽንኩርት አልመጣም። ቀን ተደውሎልኝ ነበር። ሽንኩርት፣ ቲማቲም ታደግ ሶስቱም በእናታችሁ ነገ ላኩ።
ችግር የለውም። ቲማቲም፣ ሽንኩርት፣ ሌላ ምንድን ነው ያለው?
ድንች በቃ እሺ፣ አስልክሎታለሁ ሶስቱንም። እሺ
እሺ አባ።
እሺ፣ መልካም። እሺ፣ እሺ፣ ቻው። እሺ።